hello
hello አቤት፣ ጤና ይስጥልን።
አብሮ ይስጥልን።
ከቤስት ቤት ነበር ምደውልሽ።
እሺ አምስት መቶ ሄይ።
ብር አስገብተሽ አልገባልሽም ነበር አይደል?
እ አምስት መቶ ብር አስገብተሽ አልገባልሽም ነበር።
አ
አዎ ገብቷል። እሺ check አድርጊ።
ምን ላይ ነው ያስገባሽልኝ?
ወደ account ሽ ወደ ቤስት ቤት account ሽ አስገብተሽ አልገባም ነበር አይደል?
አ ወደ አዎ።
account ነው የተመለሰው?
አዎ check አድርጊ።
እሺ፣ እሺ፣ እሺ መልካም ቀን።
እሺ፣ አመሰግናለሁ።